ሄሎ ጤና ይስጥልን Best Bet ሰላም ጤና ይስጥልን Best Bet ወይ በእናት እኔ በየቀኑ ነው የምደውልላችሁ። cashier code ኡን ልኬላታለሁ። ቴሌግራም ላይ update አድርጉልኝ። live game ነው የሚጫወተው።
እኮ እሺ ማን ነው ስምክ ይቅርታ ሀምዛ ሀምዚ ሀምዚ የሚለው
እሺ ልጅቷ አልተረዳችኝም። time እያለቀብኝ ነው። ትላንትናም እንደዚህ እንትን ብለሽኝ።
ሀምዛ ነው የሚለው ስምክ አ አ እሺ cashier code ስንት ብሎ የሚጀምረው አሁን ልክ ታርማለህ የለ- ልክ ያለው እንዳለ cash ስንት አንድ ጨዋታ ነው አይደል አረ የሚገርመው ብዙ ነው ብዙ ነው የላኩ ከላይ ያለ አሁን የመጨረሻውን እሱን እንትን በሉልኝ።
እሺ ማን ነበር ሰላም ምናምን ነው